ሄሎ
ጤና ይስጥልኝ ደንበኛችን እባክዎ ምን ልርዳዎት?
ጠዋት አስመዝግቤ ነበር ማሽን draft እምቢ አለኝ አረባ ሆነ ብዬ okay ጠዋት አስመዝግበው ነበር አልመጡልዎትም?
አልመጡልኝም እስካሁን እሺ ደንበኛችን መልሼ እንዳስታውስልዎት እባክዎትን ቪዛ ID ዎትን ይንገሩን።
እ፣ ምን አልሽ ኢድ ሆቴል የሚል እ፣ እንትን ፍየል ቤት አዎ የቪዛ ID ዎትን ያውቁታል አይደል ደንበኛችን?
አይ፣ እ፣ አጋጣሚ እኔ ውጭ ላይ ነኝ እ፣ እንትኑ ቁጥሩን መስመር ቁጥሩን አላውቀውም ፍየል ቤት ቅድም- ግን እ፣ ሲል ነበር ነው ቅድም አስመዝግቤያለሁ በሲል ነበር ነው የሚለው ኦኬ እሺ ቲን ነምበሮት ይንገሩን።
እ፣ ሁለት ዜሮ
ዜሮ
ሰባ ሶስት ሰባ ሶስት
አርባ ሶስት አርባ ሶስት
እ፣ ሀምሳ ሁለት ሀምሳ ሁለት ዘጠና አንድ ዘጠና አንድ አዎ እሺ እባክዎትን መስመር ላይ ጠብቁኝ። ኤዱ ሆቴል ነው ደንበኛችን?
አዎ አዎ
ቅሬታዎትን በድጋሚ ለሚመለከተው አካል አስተላልፍልዎታለሁ።
ኧረ፣ አሁን customer እየተቀየመብኝ እየሄደ ነው።
ደንበኛችን ይህ በፍጥነት እ፣ ደውለው እንደነበረና እስካሁን ድረስ ተፈትላልዎት ለሚመለከተው አካል በድጋሚ አስቸኳይ እንደሆነ ነግሬዎታለሁ።
እሺ፣ ወይ ደግሞ ስር የሚላከውን ሰው ስልክ ላኪልኝ።
እሺ፣ ደንበኛችን እኛ እዚህ ጋር ጽፈን ነው የምንልከው ለእነሱ።
አ ጠዋትም ደውለው እንደነበረና እስካሁን እንዳልተሰራልዎት አስቸኳይ እንደሆነም ጽፌ እልክልዎታለሁ።
እሺ፣
ሌላ ምረዳዎት ነገር አለ? ሌላ ምረዳዎት ነገር አለ ደንበኛችን?
በቃ እሱ ያው የድራፍቱ ጉዳይ ብቻ ነው።
ለደውሉ እናመሰግናለን። አገልግሎቱ ላይ ያሉትን ሀሳብ አስተያየት ከሚሰሙት ጥሩ ላይ ያስቀምጡልን። መልካም ቀን ይሁንልዎት።